Hello ሰላም ነኝ።
ሀምሳ ስምንት ዜሮ ሀምሳ ስምንት ዜሮ ስምንት ሀምሳ ስምንት ዜሮ ስምንት ሀምሳ ስምንት ዜሮ ስምንት ምን ነበረ?
ሞተረኛ order ነው።
ማን ነው ስምህ?
አሸብር ነኝ። ከ Debonairs ወደ መገናኛ ነው የሚሄደው።
Debonairs የትኛው?
እንትና አትላስ ላይ ያለው አትላስ ያለው ወደ መገናኛ አ የሞተረኛ ነው የመጣው?
አይ እንደዛ አይደለም። እዛ ያለ ብር ስልሳ አምስት ብር ነው ምናምን እየቆጠረ ነው።
ቆይ እሺ፣ ቆይ አንዴ ወይ ላድርግ ወይ?
አድርገዋለሁ። check ላድርግልህ?
አዎ check አድርገሽ seen አድርጊ።
እሺ፣ ስልሳ አምስት አዎ።
መገናኛ እንጂ
ስልሳ አምስት ብር ነው እያሰበ ያለው። check አዎ።
አድርጓለሁ። maybe የሞተር ካልሆነ check አድርጓለሁ።
ልጆቹ ቆይ የሞተረኛ ቆ- አይደለም እያሉ ነው ብቻ እ፣ እስቲ ቆይ እ፣ አቤላ ከአትላስ መገናኛ ለሞቴል ሞተር ይሆናል እንዴ? የሞ- ሞተ- የሞተር ይሆናል ዲቦና ሬስ አትላስ አ እ፣ ወደ ለሞቴል አይሆንም። እሺ ቼክ አድርግላለሁ። እሺ አሸብር አይሆንም እያሉኝ ነው፣ ግን ቼክ አድርገዋለሁ።
አዎ እሺ እሺ እሱንም አባ ሲሆኑ ማስተካከል እሺ አስተካክላለሁ።